ይስጥልኝ። አቶ መለሰ አቤት።
ካርፔ ነው የምደውልልዎት አሁን Okay እሺ።
Transact ከዘመን ቤት ወደ ቴሌብር transact ያደረጉትን አዎ።
አሁን አዎ።
በምነግሮት ስልክ ቁጥር screenshot አንስተው እ፣ ቴሌግራም ላይ ይልኩልኛል።
እሺ።
ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት አስራ ሶስት
ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሃምሳ አምስት
እሺ መልካም ቀን
ዜሮ ዘጠኝ